ሄሎ
ስፖርት ነው ባኮ ምሌት ነው።
ትላንት ትራንዛክሽን ልኬልሽ ነበረ ግን አልደረሰኝም እስካሁን።
በዚህ ስልክ ነው ቴሌግራም የላኩት?
አይ በሌላ ስልክ ነው ቴሌግራሙ። ባርች በሚል የላኩበትን ንገሩኝ።
ስልኳን ስልኳን ጠይቅልኝ ስልኳን ስልኳን እሷ ንገረኝ። የባርች የተላከበትን ዜሮ ዘጠኝ ስልሳ ስምንት ሰላሳ
እሺ አስራ ስድስት ስልሳ
እዛ ላይ ቴሌግራም ላይ ግቡና የጠየቅኑትን ጥያቄ ይመልሱ።
እሺ እሺ